መጥላት ማፍቀሩ እስኬት ይምጣ መጥላት ማፍቀሩ እስኬት ይምጣ እንዳላፈቅረው ፈራሁት ደሞ እንዳልተወው ወደድኩት ነገሩ ከብዷል እኔማ መጥላት ማፍቀሩ እስኬት ይምጣ መጥላት ማፍቀሩ እስኬት ይምጣ ክፉ ገጠመኝ ፍቅር እየወደዱ መጠርጠር አረ ከፈለው ልቤን በአንድ እንዳይረጋ ቀልቤን በአንድ እንዳይረጋ ቀልቤን በአንድ እንዳይረጋ ቀልቤን በአንድ እንዳይረጋ ቀልቤን እንዴት እንዴት ልስማማ ከኔ ጋር ባሏለበት አውየው ስቸግር እንዴት እንዴት ልስማማ ከኔ ጋር ወይ አላምነው ወይ አልጠላው ነገር ክፉ ገጠመኝ ፍቅር እየወደዱ መጠርጠር ኧረ ከፈለው ልቤን በአንድ እንዳይረጋ ቀልቤን በአንድ እንዳይረጋ ቀልቤን በአንድ እንዳይረጋ ቀልቤን በአንድ እንዳይረጋ ቀልቤን አይረጋም ልቤ አይረጋም አይረጋም ልቤ አይረጋም አይረጋም አይረጋም አይረጋም አይረጋም ልቤ አይረጋም አይረጋም ልቤ አይረጋም እንዳላፈቅረው ፈራሁት ደሞ እንዳልተወው ወደድኩት ነገሩ ከብዷል እኔማ መጥላት ማፍቀሩ እስኬት ይምጣ መጥላት ማፍቀሩ እስኬት ይምጣ እንዳላፈቅረው ፈራሁት ደሞ እንዳልተወው ወደድኩት ነገሩ ከብዷል እኔማ መጥላት ማፍቀሩ እስኬት ይምጣ መጥላት ማፍቀሩ እስኬት ይምጣ አይሰጡት ልብን በእምነት ጉዳቱን ኋላ ማንችለው ይቅርብኝ ቢሉ ማንነው በዚያስ መጭቀርቱ ፍቅር ነው በዚያስ መጭቀርቱ ፍቅር ነው በዚያስ መጭቀርቱ ፍቅር ነው በዚያስ መጭቀርቱ ፍቅር ነው እንዴት እንዴት ኧረ እንዴት ይታወቃል አፍቃሪና ፍቅር መች ገናኛል ግራ ገባኝ የት ይሆን ያዳር ቤት